ተፋቅሯል። የመርጅ ማግስት ማድረግ ሚኒንጉን ገባ ምን ብላክ ኮልቡራጠር ይችኛዋ ምንድን ነው? ኤጀንት ፋይቭ ኦክስፎር ነው። አንተ ምትመጣው ስለዚህ ኤጀንት ስንት ቀን ስለዚህ ዲሊያን ምስል የምናከብ አሁን እነሱ እንትንስላለን ራሳቸው ሴት አድርገው ነው ስለዚህ እዚህ ጋር ለምሳሌ የሆነ ነገር ብንል ይሄ ሰውዬ ልንገራ ይሄ ሰውዬ ደወለ የሆነ የሆነ ነገር ሆኗል እንዴት የሆነ ሲነግር ሊለን ይችላል በቴሌ ምነት የምንሰጣቸው ኢንፎርሜሽን ኖረና ኖት ላይ በአማርኛ ምትል ምን እንደዚህ ብላ ይሄ ሰውዬ እንደዚህ ብላ ኖት እንዳለን ያርበታል በኋላ እንዳንረሳው ነው ለአለቃ በታች የምትናገር ይኖራል። ማስታወሻችን እንደስከል ይሄ አድቫንቴጅ የሚያረሰው ሲሰማኝ ተያዋል ነገር በቃ እዛ ላይ ስትተያዩ ይሆን ነገር አለ ወይም ደግሞ ሄለን ከአድሚኗ ጋር ከመምጣት በፊት ሄለን ዲግሪ እያስቸገረኝ ነው ብለሽ ለማለት የሰውየውን የቴክኒካ ችግር ረሰን እንድንፈታ ኖቶች ያስፈልጋሉ። ይህ ሁሉ መጎራጎር ነው እንግዲህ ያመጣ ኤክስፕሬስ ስድድ ታግ ደግሞ ሊደረግ ምንድን ነው? በተለይ እንግዲህ የሚያስፈልጉት ነገር ካለ ሆልድ ደግሞ ለምሳሌ ኦን ሆልድ ሰው ያጠማ ኦን ሆልድ አድርጋችሁ እዚህ ጋር መታጠቢያ አንድ መሰለ ጠብቀን ሰውሰት የምትፈችለት ነገር ይኖራል። ፈችለት አለች አንተ ሚዝም ማለት ድንባት አልኮል ደግሞ እንግዲህ ኮል ማለት ይሄኛውን ከሌላ ባባ በፊት ምን ቢሆን ሆነ ከእናንተ ምናንበት እንደሚያደርግ ከሆነ ሶል ላይ ታደረግ ምናምን ካለበት ቦታ ተመሰረ እዛው ላይ ሶል ምንጃ ይሰማል። አልኮል አንዳንድ ውስጥ ላይ ተሳሰብ ይቅጣርቁበት ሞር ደግሞ ፓርክ እኮ ሊሆን ለምሳሌ ፓርኪንግ ምንድን ነው? ለመጠበቂያ የሆነ ቦታ ላይ ስለምናርገው በጣም ሲበዛ በጣም መቆያ እና ፓርክ እናረጓል። ሌላ ምን አለ?